አምቡላንስ አገልግሎት
የለም።
አቤት እንዴት አመሻሽ sister?
እግዚአብሔር ይመስገን።
ቅድም ፕሮግራሞች ተከታታይ ነበር እዚህ እናንተ ላይ እሺ እሺ እና በርቱ እሺ፣ በዚሁ ቀጥሉ እሺ። እናትዬ በጣም አሪፍ ነው ፕሮግራማቸው።
እሺ፣ እናመሰግናለን። በጣም ስት ነበር እ?
ደውልሽ እናትዬ፣ ቂሊንጦ
እ?
ከቂሊንጦ ነው የምደውልሽ። ቂሊንጦ ከቂሊንጦ ነው የሚደውሉት። እሺ ማመን አዎ፣ እናትዬ ማመር ከደ ወጣት ነኝ፣ አይዞሽ እናትዬ። ጽጌ ኧረ ምንም ችግር የለውም ምንም ችግር የለውም።
የስራ ጫባ እንደሆነ አውቃለሁ። እንደዚህ ልክ ናት እናንተ ያው
አዎ፣ እናመሰግናለን። የተድላ አምቡላንስ የአምቡላንስ አገልግሎት ላይ ስለደወሉ በደንብ እናመሰግናለን።
እኔም ነው ሲስተር።
የአምቡላንስ አገልግሎት በሚፈልጉበት ጊዜ ይደውሉልን።
እሺ ጽጌ፣ እኔም ነው sister።
እሺ እናንተ ጋር ቅጥር ይወጣል ወይ አዲስ ነገር ቅጥር?
እስካሁን ቅጥር አልወጣም። በ website ኣችን ተድላ አምቡላንስ ገብተው አይ website ስልክ የለኝ እኔ ዝም ብዬ ታች ዝም ብዬ ነው ማጥፋት
ፌስቡክ ላይም
እ ቴሌግራም ላይም ሰው ባለው ገብቶ እ፣ ቴሌግራም አልጠቀምም። ቴሌግራም አልጠቀምም።
ጆብ ግዕዝ ላይም ይለቀቃል።
okay እኔ ዝም ብዬ ዝም ብዬ ስልክ ተሽነ ተጋግር ያልኩት እናት
እሺ እዚህ ይሄ የደወሉበት የ emergency ጥሪ መቀበያ ይህ ማዕከል የራሴ ነው።
ስልክ ነው። አዎ የኔ ስልክ ነው እናትዬ።
እያ- እያዳመጡኝ አይደለም። ይሄን ትምህርት ጨርሼ ጥሩ ነው ዲግሪ ዲግሪ ያለኝማ ለዛ ቁጭ ብዬ ነው hello፣
እ እ የደወሉት የጥሪ ማዕከል ላይ ነው።
አዎ ይሄ የራሴ ስልክ ነው። አዎ አዎ ማመር ከደ
እየሰሙኝ አይደለም። የኔ ወንድም ይቅርታ።
እሺ sister የደወሉት የጥሪ ማዕከል ወይም የ emergency ጥሪ ማዕከል ላይ ነው። እዚህ ደግሞ የምናስተናግደው የ emergency ጥሪዎችን ብቻ ነው እና ስለ ስራ okay።
በተመለከተ የጆብ ግዕዝ ላይ ወይም እሺ እናትዬ እሺ እሺ እቴ እግዚአብሔር ይስጥልኝ እና በርቱ እናንተም እንደሚያስላችሁ እሺ እናትዬ እሺ እናመሰግናለን።
በጣም ቆይታ ሆነችው አሜን አመሰግናለሁ እሺ እሺ እሺ።